ሄሎ
ሄሎ ወንድ ስፖርት ነው ባኩዳ
እንትን አልገባም። አይ ላይ ነው
ምን አሉኝ?
ብዬ እስካሁን አልገባም። ወደ ስልክ
ወደ ቴሌብር ነው ዊዝድሮ ነው።
አዎ ዝድሮ ብዬ
እሺ ከቴሌብር የተላከለት ሜሴጅ እ፣ ከ- ወደ ቴሌብር ነው withdraw ያደረጉት አይደል?
ከሁሉ ስፖርት ወደ ቴሌብር
እሺ የሁሉ ስፖርት ላይ ይግቡና transaction history የሚል አለ።
እሺ
እሱን screenshot አድርገው ቴሌግራም ላይ ይላኩልን።
በዚህኛው ቴሌግራም ምን
hello
ቴሌግራም account ኡ የትኛው ነው? በዚህኛው ስልክ ቁጥር ነው?
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት እሺ ዜሮ ዘጠኝ ዜሮ ስምንት አስራ ስድስት
ስድስት ሰላሳ ሰላሳ ዜሮ ስድስት ዜሮ ስድስት እሺ